hello hello
hello እ እኔ የምልሽ እ ማሂ ማለት ነው እየደወልንላት ነገ ፈተና አላት፣
እሺ interview አላት እና ስልክ እያነሳች አይደለም። እስኪ ደውይላት ወይ ቤተክርስቲያን ትሆናለች።
እንዴ በዚህ ሰዓት?
አዎ ዛሬ ምንድን ነው ማክሰኞ ቅዳሴ ያለ ጾም አይደለ?
okay ግን አይ አምስት ሰዓት ነው የሚጀመረው ብዬ ነው ቅዳሴ።
እስኪ ቆይ ልደውልላት።
አ፣ እሺ ንገሪያት እሺ ነገ ትይዛለሽ በያት።
እሺ